የዘጠነች ስምንት ቤት ራዴት ነኝ።
ትናንት ከትናንትና ወዳ እሺ
ቤስቢት አራት መቶ ብር ልኬ ወደ ቴሌ ብር
እ እ ወደ ቴሌ ብር እሺ ቮቸር ገባ ታውቃለሽ። እና ትናንትና ትናንት ቆይ ይሄ ላገናኝ ላገናኝ ቆያ መጀመሪያ ትናንት ይሄ ቁጥር ደወልኩ ገባኝ እኮ ላገናኝክ ከሰፖርተር ጋር
እ
ሄሎ ሰላም ጤና ይስጥልኝ። ቤሲስ ከራና ይባኮም ለዶ
ቤስቢት አራት መቶ ብር ትናንትና ከትናንት ወዳ ወደ ቴሌ ብር ልካለሁ ብዬ እሺ voucher ገባ
በቦታር ገባ።
አዎ ትናንትና ስደውል ቤስቢት ደግሞ
እሺ ሰዎች ይህን ይህን ቮቸር ገባና እን- እንደዚህ አይነት ምናምን መልስ አሉኝና ይህን እሱ መለሳለ ምናምን ብዬ የ- የእነዚህ ቤቶች እንትን ትናንትና የደወልኩበት እሺ
አሁን ስደውል ደግሞ ለ- አንድ ቁጥር ዜሮ ዘጠኝ አስራ አምስት
እ፣ ዜሮዋን?
በ voucher withdraw አድርገህ ወደ ቤት ቤት ለማውጣት ነው። ወደ ቴሌ ብር እኮ አይገባም አባቴ። በ voucher withdraw ካረግ ወደ ቴሌ ብር አይገባም። ምናልባት ይህን መረጃ አግኝተህ ካልሆነ
እሺ እንደዛ አልገባም አለ ይህን እነዛ ትናንትና ቤት ቤቶቹ የሆነ ቁጥር አስገባ ብሩ ራሱ አለ
ምን እስኪሰጥ ማለት
ይህን ቁጥር ያሽ እስቲ ዜሮ ዘጠኝ አስራ አምስት ዜሮ አንድ
ለምንድን ነው አባ- አባቴ? ይኸውልህ መጀመሪያ አሁን- አሁን- ምን አሁን- እንደፈለግክ ንገረኝና ነው ይኸውልህ፣ እንደዛ ነው መስራት የምንችለው። ንገረኛ ምንድን ነበረ አሁን አሁን የሆነ ልጅ አሁን ነገ- ነገረች
እኮ ወደ vou- በ voucher withdraw ያደረግከውን ራስን ወደ account መመለስ የምችለው አባ። እሺ
እንደዛ ነበር አይደለም እንዴ?
አዎ እኮ እንደዛ ነው።
እሺ ትላንትና የደወሉ ልጆች እኔ ወደ እነሱ ቁጥር አስገቡ
አሀ ማን ጋር እንደገባ ማወቅ ፈልገህ ነው?
ማ- እነ ቤት ቤት የሚሰሩ ልጆች ናቸው።
እነሱ ናቸው ያስገቡልህ?
እነሱ በራሳቸው ስልክ አስገቡ ብሩ።
እንደ ቤት ቤት የሚሰራ ሰው እንደዛ አያደርግም አባቴ። እሺ ያው ቁጥር ቁጥሩን ያዥ ያ- እኔ ታ- በ- እኔ ታያለሽ
ያንተን ቁጥር ንገረኝ።
ዜሮ ዘጠኝ አስራ አምስት ያንተ የምትጫወትበትን። እሺ ዜሮ ዘጠኝ አስራ አምስት እሺ ዜሮ ሶስት
እሺ ዜሮ ዘጠኝ አስራ አምስት ዜሮ ሶስት ሰባ ሰባት ሰባ ሁለት
ያንተ ቁጥር ነው ይሄ።
አዎ ዜሮ ሶስት ሰባ ሰባት ሰባ ሁለት
ዜ- ሰባ አምስት ነው መጨረሻው። ዜሮ ሁለት
ዜሮ ሶስት ሰባ ሰባት ሰባ- ሰባ ሁለት seven seven seven two ሰባ ሰባት ሰባ ሁለት